በመስጨለም ቪዛ ኢትዮጵያ ኤደንን እባክዎት የምንረዳዎት?
አይ አሁን ደውዬልሽ ነበረ ግን እነ ሰራተኛ ማግኘት ፈልጌ ነበር። ማንም የደወለልኝ የለም።
ምን አሉኝ ደንበኛችን?
አሁን ደውዬልሽ ነበር፣ ስልኬን ተቀብለሽ ነበር፣ ይደውልልሃል ብለሽ ነበር እና ማንም የደወለልኝ የለም።
ምን ነበር ያስመዘገቡት?
ማሽን ላክልኝ።
እሺ እስኪ check ላድርግሎት። በዚህ ቁጥር ነው ያስመዘገቡት? አሁን በደወሉት አዎ በዚህ ቁጥር ነው። አዎ
እሺ check ላድርግሎት። እስኪ እባክዎት መስመር ላይ ጠብቁ። መስመር ላይ ነው ደንበኛችን?
መስመር ላይ ነኝ። አዎ አ- አሚን ባርና ሬስቶራንት ነው አይደለ?
አዎ አዎ። አሚን ባርና ሬስቶራንት።
አዎ፣ ደንበኛችን አሁን system ላይ እንደማየው ከሆነ ተመዝግቦ ወደ ጥገና ክፍል ተላልፏል። ምናልባት ወረፋውን ይሆናል እስካሁን ያልመጡት።
ይሆናል ግን አሁን ደግሞ ስራ ስለሆነ ቀዳሚ እንድትተባበሩ ብዬ ነበር።
እሺ፣ ድጋሜ እንደደወሉ ሪፖርት አደርግልዎታለሁ።
እሺ ለምረዳት ነገር አለ
አ
ለምረዳት ነገር አለ ደንበኛችን።
ሌላ- ሌላ የምትለኝ ነገር የለም። ይህም ብቻ ነው የምልህ።
ይህንን ድጋሜ ሪፖርት አድርጌ አስተላልፍልዎታለሁ። ስለደወሉ እናመሰግናለን። አገልግሎት ስላሉት ሀሳብና ቴክ ከምሰሚ ድምጽ ዋለ መልካም ቀን